Hello ጤና ይስጥልን።
አብሮ ይስጥልን።
አ፣ ጅማ የቱ ጋር ነበር branch ኣችሁ?
ናይ ችግር የለውም።
ጅማ
ናይ ዝም ብለሽ ቁጥር ልስጥህና check አድርገው።
እም?
ቁጥር ልስጥህና እዛ ደውልላቸው። ጅማ branch የአዲስ አበባ ነው የደወልከው። ቁጥር ልስጥህ።
እሺ
አዎ ያው ነው እኮ ናይ ዝም ብለሽ አትጨናነቂ።
ዜሮ ዘጠኝ አስራ አንድ
እሺ አርባ ሶስት ዘጠኝ አስራ አንድ አርባ ሶስት ቀድመሽ ንገሪ የምትመጪበት አርባ ሶስት ዜሮ ሰባት ስልሳ አራት
ሰዓት አለች።
እሺማ thank you እሺ አባ